Hello ጤና ይስጥልኝ።
አብሮ ይስጥልን።
ሰናይት ከ ChipChip ነው የደወልኩሎት።
እሺ እሺ።
ዛሬ የሚረከቡት የቲማቲም order አሉት አይደለ?
አዎ አለኝ።
Okay ደርሶታል እቃው?
ተቀብያለሁ። አዎ።
Okay ለ driver ኡ code ኡን ሰጥተውታል ወይስ?
እ፣ ሌላ ነው ሁለት ቲማቲም ነው ያዘዝኩትና የዛኛው ነው የገባው ተሳስቼ ያንን ነው የሰጠሁት። የዚህ አልገባልኝም።
Okay ስለዚህ ስንት ኪሎ ነበር ያዘዙት?
ስድስት
Okay code ኡን ልስጦትና ለ driver ኡ ይልኩለታል። ደውለኝ ንገሩት።
እሺ እሺ።
84 39
ሰማንያ ዘጠኝ እሺ አዎ ደውለው ያሳውቁት ለ driver ኡ።
እሺ እሺ መልካም